ማንንም ያስቀመጠ ማቅያና ፓፍሚ በማንኛውም ምንታ የህይወት አንድነት ነበር ወደ ወራራ አርመኛ ጎራ መለተ ደባብቦ ዶሮ ሆኜ ሲያፈካኝ አልፈርም ካልፎ ማህበሬና ከበር ቆምሽኝ ሆኖ ፍቅር ሁላፍንትሽ ገነት ሲያስቃኝ ውሳውሃ ሆኖ ሆነች ጉልበት አክራ ወጣሽኝ ብዙ መከራ ነበር ወርታ ውሃ አራበች ነበር መራ ሳይተሰበሰብ እንዳጎረጸ የጎጆ ቡድን ሆነ ጎንሽና ወንዙ መከራ ነበር ወርታ ውሃ አራበች ታተመራ ሳይተሰበሰብ እንዳጎረጸች የጎጆ ቡድን ሆነ ጎንሽና ወንዙ መከራ ነበር ቦርታ ውሃ አራበች እርታት ምራሳ የተሰበሰብ እንዳጎረጸች ጊጎጆ ቡድን ሆነ ጎንሽና ወንዙ መከራ ነበር ቦርታ ውሃ አራበች እርታት ምራሳ የተሰበሰብ እንዳጎረጸች ጊጎጆ ቡድን ሆነ ጎንሽና ዶሮ ሆኜ ሲያፈካኝ አልፈርም ካልፎ ማህበሬና ከበር ቆምሽኝ ሆኖ ፍቅር ኩላፍንትሽ ገነት ሲያስቃኝ ውሳውሃ ውሃ ኦመስ ጉለበት አክራ ወጣሰኝ ብዙ መከራ ነበር ቦርታ ውሃ አራበች ሸርታ ተመላሳ የተሰበሰብ እንዳጎረጸች የጎጆ ቡድን ሆነ ጎንሽና ሆነ ጎንሽና ብዙ መከራ ነበር ቦርታ ውሃ ራበች ገብታ ተመላሳ የተሰበሰበ ዳጎረሰች የጎጆ ቡድን ሆነ ጎንሽና